Top.
Алло. Алло, алло.
Самото ትራንስሚሽን ነው።
አዎ፣ አዎ፣ አዎ፣ አዎ።
እሺ እኔ ሀሮን እባላለሁ። የምደውለው ከ We Plus Technology Solution ነበረ።
okay፣ አዲስ መተግበሪያ ወይም application ነው develop ያደረግነው። እሱ ላይ እ፣ በመመዝገብ በነፃ አገልግሎቱን ማስተዋወቅ ይችላሉ። ከእናንተ የሚጠበቀው ከእናንተ የሚጠበቀው application አችንን ማውረድ ብቻ ነው።
okay፣ okay።
We Plus Solution እንባላለን። ስለዚህ በ text message ወይስ በቴሌግራም ላክሎት link ኡን መላክ ይቻላል
በቴሌግራም እ?
በቴሌግራም እ፣ ጥቅም እኮ ሳንቱ ሁለቱንም እ፣ እሺ፣ direct እኔ አልፈለግም።
normal direct message ላይ እልክሎታለሁ። በዚህ ስልክ ቁጥር ነው።
yeah አዎ፣ አዎ።
አመሰግናለሁ። በምንም አይነት fee የለውም። በነፃ ነው የምትጠቀሙት። ልክ እንደ Jiji ምናምን Jiji ን ታውቀዋለህ?
ያ አይ ነው።
application ኡ ልክ እንደሱ market place ነው። እሺ
okay፣ thank you።
እሺ እሺ